ደን ቤስት ቤት ረዲስ ነው የምንረዳው።
እንትን ቪዲዮ አድርጌ አልገባልኝም እናቴ።
እሺ አሁን የደወልክበት ነው የቤስት ቤት ቁጥርህ?
አዎ
ስንት ብር ነው?
አንድ ስምንት መቶ ብር እና ሌላም አለ ይልኝ እስኪ በዛ
ስንት ብር ነው?
ስምንት መቶ ብር እና ሌላም ነበረ እኔ አላ በደንብ አላሰሱ
እ ያልገባልህ ስምንት መቶ ብር ነው። እሱም process ላይ ነው። በሳንቲም ፔይ ነው ያደረግከው። system ትንሽ ስላስቸገራቸው ነው። ይገባልሃል።
ሌላ ብር የለም ያልገባ ሌላ ያልገባ የለም። ሁሉም balanced ነው። ስምንት መቶ አራት መቶ ሶስት መቶ ሰባት መቶ ብር ሶስት መቶ ሶስት መቶ አራት መቶ ሁለት ጊዜ ሰባት መቶ እና ሶስት መቶ ትናንትና እና ዛሬ ያል- ከእነዚህ ውስጥ ያልገባልህ ስምንት መቶ ብር ብቻ ነው። ሌላ ያልገባ የለም።
መቼ ነው የሚገባልኝ? እሱ?
እ እስከ ነገ ይገባል። system ትንሽ ስላስቸገራቸው ነው። እ ይገባልሃል።
አየሽ እሺ